ጤና ይስጥልኝ አርሲ ሞሊስ የማኮም ልርዳዎች
አንዱ ልክለት እኮ አርገን አንስቷል።
በዚህ ሰው ላይ ስለዘገቡ ሰመኛች።
አዎ አዎ፣ ቴሌግራም ላይ እኮ ስሪት ታሪክ የተነስ ምናምን ሁሉ ነገር ላኩት አልገባም።
እሺ አዲሱ በሚል ነው አይደል ያስመዘገቡት?
አዎ አዎ እሺ ለመኛችን ለማስተካከል የተወሰነ ጊዜ ስለሚወስድ ነው እየተሰራ ነው። ተሰርቶ እንዳለቀ እናሳውቀውታለን።
አይሽ እሺ መልካም ቀን ይሁንላችሁ።
እጠብቃለሁ።